ሄሎ ሄሎ፣ ሰላም ነው?
ጤና ይስጥልኝ ቤት ቤት እንዴት ነው? እንትን ነበረ ምን ምን ከቅዳሜ ዕለት ነው እንደዚህ ከአራት ቀን በፊት withdrawal አድርጌ አ አልገባም። ጠብቅ እያላችሁኝ እስካሁን አልገባም። check ታደርግልኛለህ?
እሺ በዚሁ ስልክ ነው አይደለም ሌላ ነው። ልንገርህ አዎ ንገረኝ ሰማንያ ሰ- ሰማንያ ሶስት እሺ
ሰባ ሰባት እሺ
ሀምሳ ሶስት አስራ ሶስት ሀምሳ ሶስት ስልሳ ሶስት
እሺ አንዴ ትጠብቀኛለህ ቼክ ላድርግልህ እሺ እሺ እሺ ጠብቃለሁ፣ ችግር የለም።
ሄሎ ታካቢ ለደውልህ ራሴ ኮኔክሽን አንዴ እያስቸገረኝ ስለሆነ መልሼ ልደውል ራሴ ደውላለሁ እሺ